ጤና ይስጥልኝ ቻፓ።
ሄሎ
አቤት አዎ፣ ነኝ ነበር።
ቴሌግራም ላይ ላክልኝ ብለሽኝ ነበር፣ ልኬልሽ ነበር።
እሺ ላኩልን።
የከፈልኩበት አዎ፣ ልኬልሻለሁ።
ማነው ስሞት ቴሌግራም ላይ በላይ
በላይ በሚል አልደረሰንም እኛ ጋር ዘለቀ የሚል ነው ወይ
እ ዘለቀ የሚል ይሆናል ወይ ምናልባት የቴሌግራም ስም?
እሺ ዘጠኝ መቶ ሰማንያ ብር አዎ አዎ፣ ከእኛ side ገቢ ተደርጓል። Successful ነው።
እሺ
የከፈሉበትን ድርጅት ይጠይቋቸው። እሺ
Okay። ከፈልኩበትን ድርጅት አዎ የከፈሉበትን ድርጅት ይጠይቁ። በእኛ side ገቢ ሆኗል።
እ፣ እነሱን በምን ነው የማገኘው? ነው ስልካቸው የለም። ዝም ብዬ ከፕሌይ ስቶር ላይ ነበር ያወረድኩት።
ምን ላይ እዛው ላይ support አላቸው። እሺ contact us የሚል አለ። እዛ ላይ ያናግሯቸው።
እሺ እሺ ስልካቸው የለንም ለጊዜው። እሺ